hello ሌላ ወይ አንድ እስኪ አንድ ሰው አገናኘኝ።
እ አንድ ሰው አገናኘኝ እስኪ
የተባለናቸው እ እ
አንዴ ይቅርታ። ነይ ነይ ነይ፣ ይኸው box ልትገባ ነው።
ሌላ እናቴ ሌላ ሌላ እናት ወይ ወይ ከቢው ነበር ምደውለው በዘጠና ሶስት ስልሳ አንድ አርባ ሰባት order chicken wing full ቴንቲ salsa በዘጠና ሶስት ስልሳ አንድ አርባ ሰባት order ነበር
እኮ ታዞ ነበረ፣ ግን wing አልቋል ተብዬ መልሽ ስደውል ስልካችሁ አልሰራም ነግራችሁ ነበር እሺ ግን ለእኛ አልተነገረንም ነበር ለዛ ነው እኮ ስልካችሁ እየሰራልኝ አልነበረም። ለአቦካር ደውዬ ነግሬዋለሁ።
በቃ እሺ እሺ አመሰግናለሁ አንድ- አንዴ driver ኡን ታገናኛለሽ እ?
እሺ አንዴ ለድራይቨሩ ስትሉ በቃ አትፍሩት ካንተ ምን ይችላል?
እ፣ ሄሎ በክር ወይ ወይ ወይ በቃ ካንስል ይሁን እሺ ትተከውጣ ለእኛ አልነገሩንም ኦርደር ነበር ስንት ስንት ነበር ዘጠና ስልሳ አንድ አርባ እ ስልሳ አንድ አርባ ሰባት በቃ እሺ ካንስል ይሆንልሃል